ጎልደን ይባላል። ጎልደን ጉራት እሱ ስልኝ ወይ ወይ ወይ ደወልኩኝ እዛ ኧረ ችግር የለም በዲሽ የምታሰሩት የትኛው ነው ሾፕ? አሁን የውሻ የምታጫውቱበት?
የእንትና ቡቺ የሚል ካሸር ነኝ።
አይ ይሄማ ያረካ ነው አይደለ?
አዎ አዎ። ሌላ አይ በትክክል የሚሰራላችሁ እሺ፣ ቤቲ ሶዶ ቤቲ የሚል እ፣ ሶዶ ሶዶ ሶዶ የመጀመሪያ ሁለት ሁለት ነው አይደል?
አዎ፣ የመጀመሪያ የመጀመሪያ okay እሱ በዲሽ ነው?
የመጀመሪያ ይሄ ነው። አዎ እሱ በዲሽ ነው። ሶዶ ብሎ ቤቲ የሚል okay አዎ።
አዎ፣ በሱ system ብቻንም ችግር የለም።
እም፣ አንድ ነው ግን ከዚህኛው ጋር ያለው እኮ እንዴት እንደተለያየባቸው አልገባኝም። BetGames የሚለውን ነው የከፈተው አይደለ?
እ BetGames የሚለውን ነው የከፈተው አይደል?
ወይ ምን አልሽኝ?
BetGames የሚለውን ነው የከፈተው አዎ አዎ አዎ አዎ አዎ እኮ አሁን ከሶዶ ጋር ካለው አንድ አይነት ነው።
እ፣ ቆይ አንዴ ቆይ እንትን ልበልህ። ባለፈው የአዋራሽ እ፣ ባለሙያው ማለት አይቴ ባለሙያ የሆነ ነገር ነግሮኝ ነበር። አጀማመሩ ሀያ አምስት እና ምናምን ስለኝ ነበረ የቤት ቤት እንደዚህ አይጀምርም ምናምን ስለኝ ነበር። ሀያ አምስት እና በስምንት ነው በአምስት የሚጀምር ቤት የለም ምናምን ብሎ ስለኝ ነበር። አንዴ ቆይ እሱን ጠይቄ ልንገርሽ።
እሺ ደውልልኝ። እሺ፣ እሺ እሺ እሺ እሺ